ሄሎ አኖር አቤት ኬቢ ነው ያለኸው? አ?
ውጭ ነኝ ግን አዎ አንድ ጊዜ አቅርብልኝ። hello እና ኬቢ ነው?
አዎ እሺ በሰማንያ ሰባት ዜሮ ሁለት ሰማንያ አራት order ኡን አልሰራችሁትም? አ?
አልተሰራማ።
እሺ በቃ ተውት፣ cancel ይሆናል። driver ኡን አቅርብልኝ።
እሺ
አኗር ወይ ውጣ፣ በቃ cancel ይሆናል።
እሺ ሰላም እ፣ ፍቅር ወይ ወይ ትላንትና ያሳወቅኩት ነበር እና እንትን deposit ይደረግልሃል አንተ ብዬ ነበረ ማታ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ የሚል ነበር ስንት ስንት?
ዘጠና ዘጠኝ ዘጠና ዘጠኝ የምን deposit ነው? delivery ነው?
delivery ው customer ኡ አልከፍል ብላ እና deposit ይደረግልሃል ነገ አሁን ደግሞ እንትን deposit የሚሞሉት ወጥተዋል ምናምን ተብዬ ነበር ማታ እ፣ deposit customer አልከፍልም ካለ አርብ አርብ ነው። እሺ በየሳምንቱ የሚሞላው አርብ ተላልፏል፣ አርብ?
ግን አርብ አርብ ነው። አዎ